ጤና ይስጥልኝ አሪፍ የረዴት ባኩነት ነው።
ጤና ይስጥልን።
አብሮ ይስጥልን እንደምናችሁ።
ትላንት ማታም ደውዬላችሁ ነበር እና ወደ ኩዌክ ብር የላኩት ብር አልደረሰም። ቴሌግራም ቁጥር ሰጥታችሁኝ እሱ ላይ ስክሪንሾት አልቼላችሁ ነበር፣ ግን አሁንም አልተመለሰልኝም።
እሺ ደንበኛችን በዚህ ቁጥር ነው የተመዘገቡት።
አዎ፣
እሺ ስሞትን ይንገሩኝና ላረጋግጥልዎት።
ትንሿ
እሺ መስመር ላይ ይጠብቁኝ ደንበኛችን። መስመር ላይ አሉ ደንበኛችን።
አዎ፣ እሺ መስመር ላይ ስለጠበቁ እናመሰግናለን። ባለሙያዎች ያደረሱን መረጃ እንደተስተካከሉት ነው። ኩዊክ ብሮትን check ያድርጉ።
የለውም check አድርጌዋለሁ።
ዛሬ አይተውት ነበር።
አዎ፣
እሺ አልተስተካከለም።
አልተስተካከለም። አዎ፣
እሺ ስለዚህ አሁን በሰጡኝ መረጃ እንደ አዲስ ለባለሙያዎቹ አሳውቅሎታለሁ። ሰማን ደመኛቸው።
አዎ፣ አዎ።
እሺ ደግሜ አመለክትሎታለሁ።
እሺ አመሰግናለሁ።
እሺ እናመሰግናለን። ሌላ የሚረዱት ነገር አለ?
አይ የለም።
እሺ ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።